ነው።
ሄሎ ሰላም ጤና ይስጥልኝ። ቤት ቤት ሰላም ነው። አረ ዊዝ ድሮ ላይ አረግነው እስከሆነ አልገባለንም።
መቼ ነበር ያደረጋችሁት?
ቅድም አስራ አስራ- አስር ሰዓት ነው አስራ አንድ ሰዓት
እ፣ ቤስት ቤት ቁጥሬ ነው።
አ
እሺ ቼክ ላድርግልክ።
ስንት አራት መቶ ነው ያልከኝ?
ሶስት ሶስት መቶ አ ገብቶልካል እኮ እሱ የመጀመሪያው ነው። ስምንት ስንቴ ሰዓት ነው ላይ ያልከው?
ያደረኩት እሱ። ሁለቴ አዎ ሁለቴ ገብቶላል። ያው እ፣ እኮ አንደኛው ብቻ ነው ቴሌ ብር ላይ የገባልኝ። አንደኛው አልገባልኝ።
ያው ዜሮ ዘጠኝ ሀያ ዘጠኝ አስራ ሁለት ሁለት እ፣ ሰላሳ ሁለት ሀምሳ ሁለት ሀምሳ ሶስት ብለን ያስገባከው
ሀምሳ ሶስት እም፣ መጨረሻውን
Okay። እና አይመለስም ማለት ነው?
አዎ። እስቲ ግን ደውለክ ስልኩ ላይ check አድርገው የሚመልሱልህ ከሆነ አሁን እኛ already ከኛ ስለወጣ አ መመለስ አንችልም። ግን እዚህ እዛ ስልክ ላይ ደውለክ አናግራቸው ተሳስቼ አስገብቼ ነው ብለክ እሺ
እሺ